ኢንቨስትመንት ረዴት ነው የሚረዳው?
withdraw approve ለማድረግ
እሺ አሁን የደወልክበት ነው የቤት ቤት ቁጥርህ?
አ
ስንት ብር ነው?
ሶሺ ነው እሺ ሄሎ አቤት ወደዚሁ የቴሌ ብር አካውንት ነው?
አ እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
አመሰግናለሁ።
እሺ ስለ ደውሉ እናመሰግናለን። መልካም ቀን